Hello ደህና ዋልሽ? እንዴት ዋልሽ?
እግዚአብሔር ይመስገን።
ነገ ስራ እንድትገቢ
እሺ፣ እገባለሁ።
እንዴት ነሽ?
አለ የቢሮ ስልክ ማን ነው? ምን ሆነ ነው ብዬሽ እኮ ነው።
በዚህ ሰዓት የሚደውሉልኝ ብለሽ ነው?
እና እንዴት ነሽ?
አለሁ ሰላም ነው አለን
አለን። ተ- ትናንት እኮ ስልኬ ካርድ ስለሌለው ነው ዝም ያልኩሽ።
የድሀ ድሀ የ- ኧረ ብቻ ሶስቱም ድሀ ነሽ፣ ድሀ
እ፣ ሁላችንም ተኝተሽ ድሀ ነው እንዴ?
ጠይቀን። ኧረ አልተኛሁም።
እና ምን አዲስ ነገር አለ?
ምንም የለም። ዕጣ ታውጣላት ምናምን ብለው ነበር። እኛም የቦታውን ከዛ ደግሞ ዝም አሉ፣ አ- ተራዘመ አሉ።
ኧረ እባክሽ አይ ይሁን፣ እንደዛ ከሆነ
እ?
እንደዛ ከሆነ ይሁን።
አዎ፣ እናንተ ጋር ምን አዲስ ነገር አለ?
እኛ ጋር ምንም ምንም አላሉም እስካሁን ምንም አልተባለ።
ምንም አላሉማ።
እ፣ ይሁን ጠቅሽ እግዚአብሔር ያውቃል።
አዎ እግዚአብሔር ያውቃል ብቻሽን ሆነሽ ነው ቢሮ?
እ
ብቻሽን ሆነሽ ነው ቢሮ? ዳና ወይ አዎ ወይኔ ስልጠናው ጋር አዎ
ግዴታ ነው እንዴ?
አዎ
እኛ ነው ፍሉ እኛ ለሰጠና ያምራል እኛ እኛ የበቃንን
የተለቀንና የሰለጠንን ለዛ ነው ሁሉም እኮ ነው ተባለ የነበረ በየተራ በየተራ ነው
እ፣ እና ከባል በፊት ቤት ማለት ነው።
አዎ
እ፣ አልሰማሽም?
ምንም አልሰማሁም። ኧረ ምንም አላሉ።
እ፣ ኧረ አጨብጭቂኝ ስልክ ላወራበት
ማነች?
ይወብዳር ካፍቴሪያዋ እ፣ እ፣
እና እንደዛ ነው እንግዲህ ምንም አልሰማሁም።
እ፣
በቃ ምን ለነገሩ ምን እንዳልፋለ ከነገ ወዲያ እኮ ነው።
አዎ
ምን ያለ እነሱ ልጅ ሰዓት ልትሰዷቸው አዎ ምርጥ ሰዓት
አይ ይሁን ይደረጋል።
አዎ ለአንዱ ሲበራ ለአንዱ ይጨልም የለ ይላል።
መጽሐፉ ነው እንደዛ ብለን እንወስደዋለን።
እና ቀርተሽ ነው መዝሙር አረ ልሄድ ነው
እ?
ልሄድ ነው።
ቢሮ ቆልፈሽ አዎ ቀኑን ሙሉ ዋልኩ። አይበቃኝም?
በቃሻት እስካሁን ለጽድቅ ይበቃል።
ዛሬ በቃሻት
በቃሽ
እ?
እደውልልሻለሁ። በቃ እንደውል።
እሺ እሺ እሺ
ያው